Hello ሰላም ጤና ይስጥልኝ።
አብሮ ይስጥል። እንዴት ነሽ?
አለ እግዚአብሔር ይመስገን።
አለን ይመስገን። ማሽን ነበረኝ እናንተ ጋር እሺ፣ ቆየብኝ። ቆንጅት በምን ነበር የገባው?
በኔትወርክ የሆነ error ያበራል እሺ፣ block እያደረገ በተደጋጋሚ ነበር እንደዛ የሚያደርገው። ተስተካክሎ ድጋሚ ወጥቶ ድጋሚ ገብቷል። እስቲ check አድርገን እንንገርህ ብላችሁኝ ተፈጣላችሁ። ሐሙስ ዕለት ነው የገባችሁ።
እሺ። የድርጅት ስም ማን ነው?
ዳዊት ኃይሉ
እሺ፣ check አድርጌ ላሳውቅህ እ፣ በቁጥሯን አትፈልጊም?
እ የማሽን ቁጥር እሺ፣ ንገረኝ።
ማሽን ቁጥሯን ልንገርሽ እሺ፣
TDB
እሺ፣ ሶስት ዜሮ
እሺ።
አርባ አራት አስር አርባ አራት አስር እሺ። GPRS ማለት ኔትወርክ ማለት አ የገባው እ፣ አዎ፣ ኔትወርክ ነው የገባው።
ኔትወርክ በኔትወርክ block ያደርጋል። አዎ።
እሺ፣ ዳይ ትደውላለህ።